ሄሎ ሄሎ ጤና ይስጥልኝ ብስት ቤት
አገኝ ቴሌግራም ላይ እየጠበቅኳችሁ ነው። ሙሉ ቀንም ሳልበላንም እና ምን አልከኝ አባት?
ሙሉ ቀን ምግብም በላንም ሱቅ ቁጭ ብለን እየጠብናችሁ ነው። በቃ አንዴ የምስሩን ብቻ ኮንፊገር አድርጉልን።
እሺ ማን ልበል? ይቅርታ ቴሌግራም ላይ- አቤል አቤል አቤል አቤል አቤል ኬት ነው?
አቤል እንትን በአንዱ አለም ሰር ያለው አቤል እንዳለም ጂንካ ነው። እሺ ኦንላይን ነኝ አንዴ ኮንፊገር አድርጉልኝ አለን። እሺ ኡ ተስፍሽ እ ዴሪ ቆይ አንዴ ጠብቀኝ። ሄሎ ሄሎ ሄሎ አንዴ ሱፐርቫይዘሩ እንትን ፋይናንሶች ጋር ሄዶ እሺ ሲመጣ አሳውቅልሃለሁ። ይቅርታ እሺ እሺ እነግርልሃለሁ። እሺ